ሄሎ
ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውልልዎት።
እሺ
ፍሎርሽ ሆቴል።
አዎ
እሺ ደንበኛችን ሰሞኑን በቴክስት የቪዛ የሚለያ ቁጥር እየተላከ ነበር፣ ደርሶታል?
እ ትዕግስት አይ ይገባል አይመስለኝም።
አልደርሱትም?
አ- እሺ የያዙ ነገ አሁን የምነግሮትን ቁጥር ጥቁር ቴክ ለ- አይ ቴክ ለ- ግን እሺ ብቻ የሚሉት የሚሉት አይ ቴክ ለ- ካላየሁ እኮ ነው ብዬ
እሺ መስመር ላይ ልጠብቅዎት፣ ቼክ ያደርጉልኛል።
ወይ ገሪን ቁጥር ነው ለያዘው እሺ አርባ ዘጠኝ
አርባ
አርባ ሁለት አርባ ሁለት ሰላሳ ስድስት ዜሮ ሰባት ሰላሳ ስድስት ዜሮ ሰባት ምን አዎ ይሄ ሰማንያ ስድስት ላይ ሰባ- ሰማንያ ሰባ ሰባ ላይ ደውል ቅር ሲያቀርቡ እገና ፈልገው ሲደውሉ ይሄ ማያ ቁጥር ስለሚጠየቁ የያዙና ያኔ ይነግሩ።
እሺ እናትሽ እሺ እናመሰግናለን።